ጤና ይስጥልኝ።
Hello ጤና ይስጥልኝ።
አብሮ ይስጥልን። እንደውም YouTube ላይ ነው አንተ? አዎ አክሊል ነኝ። ከወጌሻ ሁለተኛ ዙር YouTube ስልጠና ነው የምደውለው።
የደወልኩት። እሺ
እንትን ለመመዝገብ ነበረ። ይሄ የቪ- የአንድ ወር video editing ስልጠና እሰጣለሁ ብሏል ነበር እሸቱ።
አዎ
እሱን ለመመዝገብ ነበርና ስለ እሱ አንዳንድ መረጃዎችን ለመጠየቅ ነበር የደወልኩት።
እሺ እ፣ ስልጠናው የሚሰጠው ለአንድ ወር ያክል ነው Okay እሺ።
በሳምንት አምስት ቀን ከሰኞ እስከ አርብ
በሳምንት አምስት ቀን ከሰኞ እስከ ዓርብ አዎ በቀን ደግሞ ለሁለት ሰዓት ያክል ይሰጣል በቀን ለሁለት ሰዓት አዎ የሰዓት አማራጮች አሉ
ስ- ስንት ሰዓት አለ? ለምሳሌ የሰዓት አማራጮች
ከሁለት ሰዓት እስከ አራት ሰዓት እሺ፣
ከአምስት እስከ ሰባት ከአምስት እስከ ሰባት እሺ፣ ከስምንት እስከ አስር ከስምንት እስከ አስር ከአስራ አንድ እስከ አንድ ከአስራ አንድ ሰዓት እስከ አንድ ሰዓት አዎ እሺ መልካም እሺ እን- እና እኔ ያው ብዙም class እንትን ስለሚለኝ ምናልባት የአስራ አንድ ሰዓቱን በመርጠው ደስ ይለኛል።
እሺ ይቻላል እሺ አስራ የአስራ አንድ ሰዓቱን መርጫለሁ። እ፣ እንትን ሌላው ደግሞ ክፍያው ስንት ነው?
አስራ ሁለት ሺህ ብር አስራ ሁለት ሺህ ብር አዎ እሺ። ሌላ ደግሞ ቀሪ ምን አለ? አይ በቃ ክላስ ይሄንን ለመጠየቅ የሚጀምረው class የሚጀምረው መቼ ነው? እሱ ለመጠየቅ ነበር።
አዎ፣ ያኔ ከአስራ አንድ ይጀምራል አዎ እሺ። ስልክ እያወሩ ነው። አንዴ እዚሁ ጠብቀኝ። እ፣ ስንት ሰዓት?
ታህሳስ አንድ ይጀምራል ታህሳስ አንድ ይጀምራል። እሺ orientation ህዳር አስራ አራት ይኖራል
Okay። ህዳር 14 orientation፣ አዎ ታህሳስ አንድ ደግሞ class ኡ ይጀምራል።
አዎ
Okay እሺ
ያለው ይሄ ነው
እሺ። አመሰግናለሁ በጣም ላጋራችኝ መረጃ።
እሺ እሺ እሺ መልካም ቀን መልካም ቀን እሺ ለሁላችን። እሺ እሺ